Hello
Hello ሰላም ጤና ይስጥልን ቤስት ቤት።
አዎ ቅድም አራት ሺህ ብር መልሰውልኝ ነበረ። ሁለት ሺህ ብር ይቀራል።
እ መቼ ነበር withdraw ያደረከው?
ትላንትና
እሺ check ላድርግልሽ። እሺ?
እሺ
ሁለት ሺህ ብር ነው ያልከኝ? አ?
አዎ ሁለት ሺህ
ይሄ በሌላ ቁጥር ያልከው ነው እንዴ?
አዎ በስህተት የላኩት ያልኩት።
በስልክ ያልከኝ ወደ የትኛው account ገባልክ?
ወደ ራሱ ወደ ቤስት ቤቲንግ ነው የገባው።
አዎ ወደ ቤስት ቤት መለሱልክ?
አዎ መለሱልኝ። አራት ሺህ ሁለት ሺህ ደግሞ ይቀራል።
በቃ ትንሽ ጠብቃችሁ እሺ። ቅድም ልኬላቸው ነበረ እንዲመልሱልክ።
አዎ ሁለት ሺሁንም ላክሽላቸው። ሁለት ሺህ- አዎ ሁለቱንም ልኬላችኋለሁ።
እሺ በቃ ያም አሁን ይገባል ማለት ነው። ትንሽ ጠብቅ።
አዎ እሺ